Hello. ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
ከ- እግዚአብሔር ይመስገን። ከደግ አጋር ነበር የምደውለው አባይ TV
okay፣ እንዴት ነሽ?
ያለን አጋር ለመሆን ተመዝግበው ነበረ።
አ አ SMS link ልከንሎት ነበር ስልሳ አንድ ስልሳ ሁለት ሀምሳ አንድ ላይ
okay፣ አ ሞክሬያለሁ።
አይተውታል። ስለዚህ እዛ website ላይ ይመዘገቡና መልሰው ይደውሉልኛል።
እሺ፣ እሺ።
እሺ